Hello ጤና ይስጥልኝ ChipChip።
አሁን ተደውሎልኝ ነበር።
አዎ ከ ChipChip ነበር የምደውልዎት።
Okay፣ እሺ።
complain አቅርበው ነበረ። order አድርገን መጣ item ነበሩት።
አ በሀያ ሶስት order የተደረገ እሺ ምን ነበር item ኡ?
እ እቃ በሀያ ሶስት order ያደረኩት አልደረሰኝም እስካሁን።
እ ካሮት ነው ካሮት እና አቮካዶ ካሮት no አይደለም፣ ካሮት፣ cabbage እም፣ እ እና pepper እንትን ቃሪያ፣ ካሮት እና ጥቅል ጎመን
እሺ white cabbage አለ እ ሽንኩርት አለ ቲማቲም አለ እ green chili አለ እ ካሮት እና አቮካዶ አለ።
አዎ ከእነሱ ውስጥ ማለት ነው እ ያልደረሰኝ green chili ው cabbage እሺ።
እና ካሮት ነው።
cabbage እና ካሮት አዎ እሺ ሶስቱ ነገ ማለት ነው።
መቀበል ይችላሉ?
አዎ እሺ የት ነበር location ኡ?
ቤተል ቤተል
አዎ እሺ ይቅርታ በጣም ነገ እንልካለን።
እሺ እሺ እናመሰግናለን። መልካም ምሽት።